ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከ Stanford Kids ነበር የምደውለው። የ summer camp program ለልጆች የሚል ተመዝግቦ ነበር ፌስቡክ ላይ እ የድንግል ልጅ በሚል ስም እሺ
እ ጥያቄ ያሉት ወይስ መረጃ ልስጦት?
ከ ከስቲ ያልሽኝ?
Stanford Kids የ summer camp program ትምህርታዊ የ summer camp ነው
አ ከዚህ በፊት ተደውሎልኝ አውርተን በቃ አይሆንም ብለውኛል።
ነው እንዴ? እሺ አዎ እሺ እሺ